hello ሀሴት ነኝ።
ሀሴት ሚኪያስ ነኝ አስራ ስምንት ሰባ ሶስት ማለት ነው እሺ እ የሞተረኛ order ነው እና አሁኑኑ ጠይቅልኝ እኔ ከሄድኩ በኋላ ወጥቷል ምናምን እንዳይሉኝ ልስራ ወይስ እንዴት ነው ስንት ነው እያሰበልህ ያለው?
የሞተረኛ ነው መቶ ሀምሳ ብር ነው ከቦሌ ለሜክሲኮ ናልኩ
ከቦሌ እንደዛ ነው የሚለው ከቦሌ ሜክሲኮ ስቴር ቀለለቆ ምናምን እንደዛ ነው የሚለው አድራሻው
እሺ ቆይ አንዴ አንዴ ሚኪያስ እዚሁ ጠብቀኝ።
እሺ ምንድን ነው Tere, Tere.